ጤና ይስጥልን በሽታ ቤት ሰላም ነው አወችልን ሰላም ነው።
አለን አለን እሺ ምን ነበረ አለን ብር ብዙ አድርጌ እሺ
ቢያንስ አራ- እንትን ወደ ማታ አራ- ሶስት ሰዓት ምናምን ላይ ነው ያደረኩት። እስካሁን አልገባም። እ?
እሺ ስልክህን እስቲ ንገረኝ መች ነው ምን ዛሬ አልከኝ?
ነው ዛሬ ነው ትላንት ማታ እሺ ስልክህን ንገረኝ እ, የብር ስልክ ቁጥር።
ሰባ ስድስት እሺ
ሀምሳ ሰባት ሀያ ሶስት ሀያ ሶስት
ስንት ብር ነው ምን አልከኝ? አርባ ብር ሺህ ነው ብር ነው።
አርባ ሺህ confirm ብሏል፣ ግን balanced አይደለም። balanced ሲል ነው ትናንት ነው?
የሚገባው እ ትናንት ነው ያልከኝ አ?
ትላንት ማታ ላይ አ hello እሺ እያየሁልህ ነው ወይ አሁን ገባ መሰለኝ። I think
አዎ አሁን እሺ ችግሮች ገብቶልህ እሺ፣ አባት አመሰግናለሁ።
ችግር የለም።
እሺ